የሚጸልይ ሰው አሸናፊ ነው፣ ይሰማል ጸሎቱ። ለጸሎት የሚቆም አሸናፊ ነው፣ ይሰማል ጸሎቱ። አምላኩን ሲጣራ ይጠፋል እሳቱ። ጌታው ከእርሱ ጋር ነው፣ ይሰምራል ስለቱ። የሚጸልይ ሰው አሸናፊ ነው፣ ይሰማል ጸሎቱ። ለጸሎት የሚቆም አሸናፊ ነው፣ ይሰማል ጸሎቱ። አምላኩን ሲጣራ ይጠፋል እሳቱ። ጌታው ከእርሱ ጋር ነው፣ ይሰምራል ስለቱ። ድል የሚያደርግበት ኃይልን ይታጠቃል። ውሃ የገደበ በጸሎት ያቆማል። ሰባት እጥፍ እሳት በፊቱ ቢነድም በረዶ ነው ለእግሩ ረግጦት ሲሄድ። የሚጸልይ ሰው አሸናፊ ነው፣ ይሰማል ጸሎቱ። ለጸሎት የሚቆም አሸናፊ ነው፣ ይሰማል ጸሎቱ። አምላኩን ሲጣራ ይጠፋል እሳቱ። ጌታው ከእርሱ ጋር ነው፣ ይሰምራል ስለቱ። ሺህ ጠላት ቢሰለፍ ቢጋረድ በፊቱ የብርቱዎችን ቀስት ይሰብራል ጸሎቱ። አምኖ ለለመነ ሁሉ ይቻለዋል። ተራራውን ነቅሎ ባህር ላይ ይተክላል። የሚጸልይ ሰው አሸናፊ ነው፣ ይሰማል ጸሎቱ። ለጸሎት የሚቆም አሸናፊ ነው፣ ይሰማል ጸሎቱ። አምላኩን ሲጣራ ይጠፋል እሳቱ። ጌታው ከእርሱ ጋር ነው፣ ይሰምራል ስለቱ። ኃይሉ እያደረገ የጸሎትን ጉልበት ወህኒውን ይሰብራል፣ ይቆርጣል ሰንሰለት። በሳት ሰረገላ በሰማይ ይበራል፣ ፀሐይ እያቆመ ዝናምን ያዘንባል። የሚጸልይ ሰው አሸናፊ ነው፣ ይሰማል ጸሎቱ። ለጸሎት የሚቆም አሸናፊ ነው፣ ይሰማል ጸሎቱ። አምላኩን ሲጣራ ይጠፋል እሳቱ። ጌታው ከእርሱ ጋር ነው፣ ይሰምራል ስለቱ። ተራራ ያከለው የችግራችን ቀን ደልዳላ ይሆናል ፊቱ ከወደቅን። ለጸሎት ተነሱ ሰልፉን እንሰለፍ፣ እንቁም በእንባ መከራችን ይለፍ። የሚጸልይ ሰው አሸናፊ ነው፣ ይሰማል ጸሎቱ። ለጸሎት የሚቆም አሸናፊ ነው፣ ይሰማል ጸሎቱ። አምላኩን ሲጣራ ይጠፋል እሳቱ። ጌታው ከእርሱ ጋር ነው፣ ይሰምራል ስለቱ።